ይሄንን hello ወይ okay።
የቅድሙ order እ ሁለቱንም customer አልፈልግም ብሏል። ስለዚህ cancellation ይሆናል።
አልገባኝም። ቀብዬ እኮ እየወጣሁ ነው። customer ኡ ፈልጋለሁ አልኩህ። ቁርጥ ብቻ ፈልጋለሁ አለኝ እኮ አሁን
ለእኛ ደግሞ አልፈልግም ሁለቱንም አልፈልግም ብሏል።
ሌላ አውርቼውና በቃ አለኝ እኮ እኔም ስድስት ኪሎ ጀርባ አለኝ።
እሺ እዛ ከሆነ ውሰድለት። ለእኛ ግን ሁለት ፈልገን ነጻ ነው በቃ ጁሱ ካልስ ያለኝን ልንገርሽ እ እ፣ ጁሱ ቀርቷል እኮ ሲኝ፣ አይ ጁስ ቀርቷል፣ አዎ እርጥቡ ግን ደርሷል ምናምን ስለው በቃ እሺ አምጣው ስድስት ኪሎ ኮንዶሚኒየም አለኝ። ይኸው እየሄድኩ ነው እኔ ወጥቼ order ኡ ማለት በቃ እሺ እሺ በቃ እሺ እሺ